ጤና ይስጥልን ቤተሰቤ ስለምን እንርዳዎት?
ሰላም ነው። ዳዊት እባላለሁ ከአዳማ።
እሺ ሄሎ አቤት ዳዊት ነኝ።
እሺ፣ እንትን አይ ኮምፒውተሩ አንደኛው ካሸሯን ኮምፒውተር የሚብለኝ ነበር።
እ
ካ- ኮምፒውተር ፕሪንተር እምቢ አለኝ ብለህ ነበር መሰለኝ።
አሀ ፕሪንተር ነበር ያልኳቸው። አይ ኮምፒውተሩ ነው ካሸሯን password አልከፍት ብሎን ነው።
እሺ እ password ኡን እንቀይረው። password reset አድርጌ ሊላክልህ።
በቃ እሺ አንዴ ልይዟ ታ- ታቋራሽ እዛ ሱቅ ያለችው
አዎ ብለ- ውይ መቶ አስራ ብደውል- ስድስት የሚለው አይደለ ያንተ shop የኔ አዎ፣ ውቤ መቶ አስራ ስድስት እኮ ካሸ password ኡን ረስተው ከሆነ ካ- password ኡን reset ማድረግ ይቻላል።
እሺ በቃ አይ reset እንደዛ አድርጌ እዛው ላይ የሚከፍትበት ነው።
ልላክልህ።
በቃ ትችላለሽ።
በቃ እሺ እልክልሃለሁ።
እሺ እሺ